መሰረት ነኝ ምን
አቤት
መሰረት ነኝ ምን ልታዘዝህ?
እሺ እሺ መሰረት order ፊልም እንላለን ፊን አድርግልኝ በእናትሽ እሺ order number ኡን ንገረኝ።
ስልሳ ሶስት አስራ አራት
ስልሳ ሶስት አስራ አራት እሺ አዎ፣ አይላል ተነግሮ ነበርና ግን አልተደረገም።
ለማን ነገርክ?
ብቻ ለምንድነው ብቻ አላወቁም። በሰው ስልክ ነበረኝ፣ በሰው ነው ተገናኘን። እ፣ ነግራታለሁ ግን የእሱን አላ ይህም አላረገችም። የእሱ ሰባ አምስት ጋር የኔ እንደነበረ ሰዎች
ተፈርደም ፊን እንትን ነው የሚለካው ታውቃ
አይ አን- አንድ ላ- ማለት ካስተመሩ አለውን ይችላል፣ ግን ስሙ የተለየ ነው እና የሚነሳው ለሁለቱም አንድ ቦታ ነው የሚነሳው። ሜዳም ጋዜጣ ነው ሜዳው የት
ስንት ነው የሚያስብል ጋዜቦ የሚለው
እ፣ አሁን የሀምሳ አምስት ብር ነው አሳየኝ
ሀምሳ አምስት ና- ብር ሻይው አለ ለእሱ ሰባ አምስት ብር አድርጋ ለሀምሳ አምስት እንደነበረች ነው የሰዎች
እኮ ሲለካ እዛው ነው ሊሆን እሺ ይችላል እሺ አድርጊ እሺ አድርጊ እ? እኔም እሺ ላኪ ላኪ እሺ ላኪ